ሰላም ጤና ይስጥልኝ ጤና ሰላም።
ይስጥልኝ እ አይ።
ዋሲሁን የቧንቧ ጥገና ነው
አዎ ከ WePlus Solution ድርጅት ነው የምደውለው እ WePlus Solution provider ላይ ተመዝግቦ ነበር አገልግሎት ለመስጠት
እሺ እሺ አሁን እኛ ስላ እ ስራ ስለጀመርን እርስዎ እሱን ኦንላይን ተው በ- እ እ እ ኦንላይን በመሆን ያለምንም ወጪ ከተጠቃሚዎች ጋር ተገናኝተው ስራ መቀበል እንደሚችሉ ለማሳወቅ ነው okay አሁን ተጀምሮ ነው አዎ ጀምረናል እና ስራ መቀበል ይችላሉ እ በተጨማሪ ደግሞ WePlus Solution user የሚል አለን application እ ለተጠቃሚዎች የተሰራ እሱን አውርደው ድርጅቱን ማየት ይችላሉ በተጨማሪም ከአርባ በላይ የሆኑ service ኦች እ ትራንስፖርት እና ሶስት መቶ ሀምሳ game ኦች አሉ እነዚህን እ መጠቀም ይችላሉ አሸናፊ የሚያደርጉትን referral code ም ማግኘት ይችላሉ እሺ እሱን ለወዳጅ ዘመዶ share ማድረግ ይችላሉ እሺ እሺ አመሰግናለሁ መልካም ቀን okay እሺ